ሄሎ ጤና ይስጥልኝ።
ዋስትናን ሞቃሪ ይባላሉ። የልዊን ሰው የትኛው ነው?
ሄሎ ጤና ይስጥልኝ።
አቤት አይሰማም?
ይሰማል። መለስ አዘዝ ቴሌቪዥን
አዎ ቴሌዊን ይላል እና ተናርቀውኝ ሊንኩ ስለገባብኝ ነው ወጡ።
እሺ ቴሌቪዥን ጌም ነው። የጥያቄ መልስ እና የድል ጨዋታ አለው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣሉታል።
Okay ኮከብ
ኮከብ ዘጠኝ ሰማንያ አምስት መሰላል
Okay፣ ኮከብ ዘጠኝ ሰማንያ አምስት መሰላል።
አዎ ከዛ ሰባ ቁጥር ይጫኑና እ፣ ቋንቋውን አማርኛ ያደረጉታል። ሶስት ቁጥር ለመጫወት የሚለውን ሲልኩ ጥያቄና መልስና እድሉን ይሞክሩ የሚላለ ጥያቄና መልስ አዎ።
በ point የእድል ጨዋታ ደግሞ ቤት ነው የሚጠቀሙት።
Okay። ሰማንያ ሰባት ነው ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት Okay። ከዛ በኋላ ሰባ ሶስት ነው የሚለው
አዎ ከደወልኩ በኋላ ነው የሚለው
አዎ Okay።
ይሞክሩትና እምቢ ካሉት መልሰው ይደውሉ። መልካም ጊዜ።